Hello ጤና ይስጥልን ቤስት ቤት አብሮ ይስጥልን። አሁን ደውዬልሽ ነበረ።
እሺ ያዥማ ID ውን እሺ
ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ስምንት ስምንት እሺ ሀምሳ ስምንት አ ሀምሳ ስምንት እህ
ሶስት እሺ D
ሀምሳ ስምንት cashier code ኡ የለህም ከታች እ እ cashier code ኡ የለህም ከትኬቱ ስር
ከኦንላይኑ ላይ ሌው እሱ ልይ ታዲያ አዎ አዎ ካሸር ኮዷ
ስለ